እንትኑ አያስፈልግም ፋይሉ አያስፈልግም? ዝም ብለን ሄሎ ሄሎ
ወይ፣ ሰላም ነው
እንዴት ነሽ?
አለን አለን። እንትን ይኸውልህ አሁን አንተ ሳ- ሳልጫወት ቆረጠብኝ ነው አይደል ያልከኝ?
አዎ
አሁን አንተ screenshot ቀድሜ ላክልኝ የነበረው withdrawal request ኡን ነው።
Okay እዛ ላይ ደግሞ check ማድረግ withdrawal request ኡን ብቻ ነው እንጂ check ማድረግ አልችልም።
እም፣ ይህ እንዴት መሰለሽ እሺ
እም፣ ልክ ከላይና ከታች ስመድብ ማለት ነው ስነ እንትን ስለው እሺ ከዛ something wrong ብሎ ይሄ ሰዓት ቢሆን time stage out ምናምን ነገር ይለኛል።
አ ከዛ something wrong ብሎ እሺ አንዱን ብሬ ብሬን በሁለቱም ይቆርጣል።
እ ከዛ ብሬን እሺ በሁለቱም ይቆርጣል። ታችም እሺ።
እንደመደብኩት ማለት ነው።
እሺ ከዛ ግን በአንዱ ብቻ ነው መቁጠር የጀመረው። ከዛ እኔ በጣም ብዙ ስጫወት ስለነበር እ፣ የቱ ጋር እንደሆነ እዛ አይለኝም። ታውቂያለሽ፣ እ፣ እንደዛ ቆረጠብኝ። ቤት ነው ሁለቴ ነው የቆረጠብኝ። እ፣ ሺ ምናምን ነበር ስጫወት የነበረው።
እሺ
ከዛ ቆረጠብኝና ያው ጠዋት ዝም ብዬ ተቀረኩና እንትን እንትን አዎ ግን አልኩኝ።
አሁን እሱን check ለማድረግ ያኛው ያኛውን ያኛው text ግዴታ ያስፈልጋል። ግን አሁን አንዳንዴ እንደዚህ ሲሆን ራሱ መልስልሃል ሳትጫወትበት ከሆነ ግን አሁን check ለማድረግ እንትን ያስ- ይሄ round ኡ ግዴታ ያስፈልጋል።
እኮ round ኦቹ እኔ screenshot አድርጌ ልላክልሽ
አዎ screenshot አድርገህ ላክልኝ።
ሁሉንም አዎ።
እንትን ትይልኛለሽ አይ ሁሉንም አይደለም፣ ሁሉንም check ማድረግ አልችልም።
ማለት አይ እዛ የተወሰነ አካባቢ ሶስት አራት ያለውን ምናምን ነው ማድረግ የምችለው።
እኮ እዛ እሱንም አካባቢ እኔ አይደለሁም check ማድረገው፣ ልኬ ነው check እኮ ማስደረግልህ።
እኮ ገባኝ። እሺ እሺ እኔ እናት እሺ
ከዛ እ፣ ቸ- እንትን ካለ በኋላ እ፣ በስ ከ- ማክ በስምንት ምናምን ላይ ነው የማገኝሽ አሁን በላክሽልኝ ቁጥር ሰማንያ ስምንት ዜሮ አራት ላይ አዎ ረዴት አዎ።
በለ ደውልልኝ፣ ካልሆነ በዚህ ብትደውል ታገኘኛለህ።
እሺ እሺ እሺ